ሌላው hello ሰላም ጤና ይስጥልኝ ቤተሰብ አብነሽልኝ የኔዎች ሰላም እንዴት ነህ
እንዴት ነሽልኝ?
ደህና ነኝ ምን ልርዳህ
best bet ልከፍት ፈልጌ
እሺ
አላወቅኩ እንትን አላልኩበትም እና በጣም ሞከርን፣ ብዙ እምቢ አለን። እሱ እንትኖቹን ንገሪኝ። ኮድ ይጠይቀኛል፣ password ሳስገባ ማለት ፓስዋርድ ነው ታስገባበት ማለት ነው እ
አንድ capital letter አንድ small letter
አንድ ከዛ capital letter እ አንድ small letter ከዛ ቁጥሮች ከዛ special character ሊኖረው ይገባል የ at ምልክት የመሰላል ምልክት አሉ በቃ አይደል ይሄ- እንደዚህ አይነት አዎ አዎ። እሺ በጣም thank you ችግር የለም እሺ እሱ